Hello. Hello. Hello. Hello. Hello. Hello. Hello ጤና ይስጥልኝ።
ሰላሙ አለን አሸናፊ አዎ፣ እ ከቴሌ ነበር የምደውል።
እሺ።
ቴሌ ብር ተመዝግበ ነበረ agent ኡን።
አዎ፣ የሆነ ጊዜ ስራ ቦታ ፋርማሲ ነገር እንትን ብሎ አዎ።
ተመዝግቤ ነበረ።
እና አሁን አቋርጦ ነው መስራት አልፈለግክም?
አዎ፣ ፋርማሲውን ስላቋረጥኩ ነው እኮ።
okay፣ ለዛ ነው።
አዎ፣ ለዛ ነው ሌላ ስራ የጀመርኩ ስለሆነ ሌላ እንትን ስሆን እቀጥላለሁ።
እሺ አሸናፊ፣ በቃ ስትጀምር ደውልልንና እናስተካክልልሃለን። እሺ፣ መልካም ቀን።